ሄሎ አቤት ሰላም ጤና ይስጥልኝ። ቴሌ ነኝ።
አብሮ ይስጥልን። ይሄ ቴሌዊን ምን ማለት ምን ማለት እንደሆነ ቴሌዊን game ነው። game ኦችን ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እሺ እሺ ኮከብ ዘጠኝ ሰማንያ አምስት ሰንሰላል ብሎ ይደውሉና አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። በድረገጽም ገብተው መጠቀም ይችላሉ።
እሺ ጥሩ ነው። እሺ እሺ